የኔም ስልክ
hello አቤት
አሁን እንዴ
አላነሳሁትም አላወጣኸውም order ኡን?
አላወጣሁትም አዎ እሺ እሺ አላወጣሁም። እሺ ፈርመህ ደውልልን። እሺ
የት ፈርምና ደውልልን። ሬስቶራንት
ሬስም አላወጣሁም ምግቡን እንትን አድርጌያለሁ እኮ ነው ያለኝ cancel ፈርመህ አድርጌያለሁ ደውል-
እ ደውል- ፈርም ያለው ላ- hello hello አቤት hello hello አቤት አቤት ፈርምና hello ፈርምና እኔ እዛ አይደለሁማ ተመለስኩኝ cancel አድርጌዋለሁ ሲል ደውልልን።
ሄሎ አረ ይቆራረጣል
ሄሎ ሰማ-
ይቆራረጥ